hello ጤና ይስጥልን አቤት አቤት hello
ሁለት መቶ ብር አሁን ከ CBE ብር post አድርጌ አላገኘሁትም።
okay፣ እሺ
እ?
hello
አቤት transfer ላድርግልሽ?
እ?
transfer
እ፣ ብሩ እ?
በቃ አንዴ እሺ፣ እሱን አናግረው።
hello hello hello አይሰማም?
ይሰማል? hello
hello ጤና ይስጥልኝ። hello
አቤት ይሰማል?
እንዴት ነህ?
እ፣ እንትን አሁን ከ CBE ብር ላይ እሺ
እ፣ ሁለት መቶ ብር post አድርጌ እሺ
account ውስጥ የለውም። invalid ብሎ account history ላይ ሲገባው invalid ብሎ አስቀምጠዋል። እዛ ላይ
invalid ከ CBE አዎ።
account ቆርጦታል ብሩ
እ? አዎ ቆርጦታል፣ እሺ ቆርጦታል። አዎ እሺ በቻፓ ነው በሳንቲም ፔ የከፈልከው? በቻፓ በ- በ- አዎ እሺ ወደ ቻፓ እንደከፈልክ የሚያረጋግጠው message አለ አላ ከ CBE ይገባልህ።
እኮ ባ እንትን ነው CBE ብር ላይ በሶማልኛ ነው የምጠቀመው።
ችግር የለውም እኛ transaction code ኡን ስለምንፈልግ እ፣ ሶማልኛም ቢሆን ችግር የለውም።
ኦ፣ እሱ እሺ።
ሙሉ message ከ CBE ስልክ ቁጥር ጋር አድርግና ቴሌግራም እ።
account ኣችን አለ አይደለ?
አዎ እሱ ላይ ላክልን። እሺ
እሺ። እኮ በሌላ ስልክ ነው የምልክልህ።
ችግር የለውም
እሺ አሁን ያው ልጅ ላክልን እሱ ላይ
አዎ ቆይ እዛው እዛው ላይ ሁኜ ልላከው።
እሺ
ያው ልካለሁ።
ላከው
አዎ ልካለሁ። ከዘጠና ስድስት መጨረሻ ስልክ ነው እ፣ ከላይ እሺ
ሰባ ሰባት ቤት
የሲቪ ስልክ ቁጥርም ላከ በዛ
ስልክ የምትጨምር አዎ። ሁለት መቶ ብር ነው አይደለ?
ሁለት መቶ ብር ነው።
እሺ ላከው የሲቪ ስልክ ቁጥር
ያው ልካለሁ።
እሺ ለቻፓ እናሳውቅልሃለን።
አ?
ከዛ ያስገቡላል። ለቻፓዎች ሪፖርት እናደርግን ያስገቡላል። እሺ
እሺ እሺ እሺ